ጤና ይስጥልኝ
ማለት ነው።
ሰላም ነው። ባንክ የሚመቻች መኪና አለሽ እንዴ?
አዎ፣ ሁን ባንክ መቻቻሉ ከኛ መኪናዎች
ሞ- ም- የት ነው አድራሻችሁ?
መስቀል ፍላወርና ፓስተር
የት ፓስተር?
መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን።
okay፣ እዛ ፓስተር ልሂድ ወይ ነገ?
ምን ነበር የፈለጉት?
እ፣ compact 2010 ካለ compact ያለን መ- መስቀል ፍላወር branch ኣችን ነው ያለን።
እሺ። አንቺ ያለሽው የት ነው? እዚህ እኔ ፓስተር ነን።
ፓስተር ነው ያለሽው? እሺ። Platz ነበረኝ 2003 እሺ ከፊት የተወሰነች ንክኪ አላት።